ዘው ዘው በፍቅር ዘው ዘው ዘው ዘው እያለች ዘው ዘው ዘው ዘው በመውደድ ዘው ዘው ዘው ዘው እያለች ዘው ዘው ይልቅስ መታጎን ትፍታው ልቤን በቁም አታንገላታው ይልቅስ መታጎን ትፍታው ልቤን በቁም አታንገላታው በመውደዷ ቢቀልፍኙ ካዳራሹ አይኖች መላ አካላቷን እየቃኙ ስሱ በአማረው ድምፃ ዘው ዘው ብትለኝ ልቤ ሸፍቶ ተነሳ በልበል እያለኝ ልቤ ሸፍቶ ተነሳ በልበል እያለኝ ሲቀምሱት እንደ ማር ይጣፍጣል። የዚች የልጅ ነገር መላ ሳጣል። ልብ ያልጠግብ አለ ተጨነቀ ሰው ገዳይ መባሏ መቸወቀ። ልብ ያልጠግብ አለ ተጨነቀ ሰው ገዳይ መባሏ መቸወቀ። እንግዲህ ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ዘው ዘው በፍቅር ዘው ዘው ዘው ዘው እያለች ዘው ዘው ዘው ዘው በመውደድ ዘው ዘው ዘው ዘው እያለች ዘው ዘው ይልቅስ መታጎንን ትፍታው ልቤን በቆሟ ታንገላታው ይልቅስ መታጎንን ትፍታው ልቤን በቆሟ ታንገላታው በፍቅር ሜዳ ከደረቴ ተኝታ አስተውላ ብትታዘብ መዳከሜን አይታ የዳኛ ያለ አልልም ምን አባቱ አያመሹበት ቤት ገብቶ ልቤ በመቅረቱ አያመሹበት ቤት ልቤ ገብቶ በመቅረቱ ላይና ታች ብላ ግራ ቀኝ ትንፋሽ አሳጣችኝ ጨነቀኝ ሰሚ ልብ አግኝታ ብትሰማ መውደዴን ገለጽኩላት በዜማ ሰሚ ልብ አግኝታ ብትሰማ መውደዴን ገለጽኩላት በዜማ እንግዲህ ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ዘው ዘው በፍቅር ዘው ዘው ዘው ዘው እያለች ዘው ዘው ዘው ዘው በመውደድ ዘው ዘው ዘው ዘው እያለች ዘው ዘው ይልቅስ መታጎንን ትፍታው ልቤን በቆሟ ታንገላተው ይልቅስ መታጎንን ትፍታው ልቤን በቆሟ ታንገላተው በእጇ መዳበስ የፍቅሯ መግለጫ ነው። ትንፋሿ ሞቆኝ ስነቃ ሁሌ አዲስ መሆን ነው። እቅፍ አርጊያት ሳኖራት ካጠገቤ መንፈሴ ይበልጥ ይረካል ይደሰታል ልቤ መንፈሴ ይበልጥ ይረካል ይደሰታል ልቤ ከአዳራሽ ከልብኙ ገባ ወጣ ዘው ዘው ሆነና ይንጣጣ የሰራ ከላቴን አንድ ጊዜ ተሸንፎ ቀረ በትካዜ ከአዳራሽ ከልብኙ ገባ ወጣ ዘው ዘው ሆነና ይንጣጣ የሰራ ከላቴን አንድ ጊዜ ተሸንፎ ቀረበት እናቴ እንግዲህ ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ልበል ዘው ዘው ዘው ዘው ልበል ዘው ዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ገላጋይ ጠፍቶ መውደዷ ልቤን ከያዘው ገላጋይ ጠፍቶ መውደዷ